አቤት እንዴት ተኛ እንዴ?
ገና ምሳ የበላን እም፣ ገና መብላት አዎ እንዴት ነው?
አዶ እግዚአብሔር ይመስገን ደህና ሰላም ነው?
ሰላም ነን። እግዚአብሔር
ገና መድረሴ ነው።
እውነት እም፣ አዎ።
ሰው ይበዛል፣ ቆይ እ?
ሰው ይበዛል። ሰባት ሰዓት ነው።
አዎ ሰውም ይበዛል። የተለያ- process ኡም አንድ አራት አምስት process ነው እኮ የምታረጊው።
እውነት ነው።
ስፖርት ትሰሪያለሽ፣ ትጣጃለሽ ሙ- እንትን በሙቅ ነገር ላይ እም፣ እንደገና በሚነዝር ነገር እንደገና በእጁ ወዲያ ወዲህ ያደርግሻል። ከዛ ታሽተሽ ትወጫለሽ።
እውነት ነው። አይ በቃ ይሁን በላ አዎ፣ በቃ እ?
ብላ ማሞቅና መብራት አለ።
አዎ በቃ እሺ፣ እሺ፣ እሺ ዝም ብዬ ነው የደወልኩልሽ።
ቻው ቻው።